ስምንት አለው ስምንት ነው ሌላው አቤት ገነቱ ይቅርታ አቤት።
መልሼ ደወልኩኝ
አ ችግር የለም እ እንትን ነው የ shop ከፍተን ል- አስር አስር አልነበር ሪፖርት ያደረገው የአስር shop
አ እንትን user name ኡ አዎ ነው አይ አስር shop ሪፖርት አድርገህ አስር shop ጠይቀህን ነበር አይደለ የሶስት የስፖርት እና ሰባት የ golden አ አ አ እና እንትን ነው ስፖርቱን የምትሰራበት እዛው virtual የሚሸጥበት ቦታ ከሆነ
አ አይቆጠርም ግን ለየብቻው ከሆነ ይቆጠራል
okay አይቆጠርም። ለዛ ከሆነ አይ አንድ ላይ ነው።
አንድ ላይ ነው የምትሰራበት አ ስለዚህ virtual ከሚሰሩት ጋር አንድ ጋር አንድ ሱቅ ነው ማለት ነው አ ስለዚህ እንትኑ ይጨመራል ማለት ነው።
ምን
የ virtual ኡ ይጨመራል።
ሶስት ይቀራል እንደዛ ከሆነ አሁን ለየብቻ ቦታ የምትሰራቸው ከሆነ ሶስት የዚህን ሰባት የዛን አስር አጠቃላይ አለቀ ማለት ነው ግን እ፣ የስፖርቱንም account እዛው የ virtual account አንድ ላይ እሰራለሁ።
ከሆነ በቃ ሶስት ይቀራል ማለት ነው እሺ ሶስት የ virtual ላክልሽ አሁን ጽፌ።
ይቻላል
እሺ እሺ እናት እሺ እሺ ገነት thank እሺ እሺ እሺ